hello ሰላም ጤና ይስጥልኝ እንዴት ነሽ?
ሄሎ
አቤት postponed የሆነ ጨዋታ ነበር እና አለቅልኝ ብሎ አሁን ደውዬላችሁ ነበር።
እሺ አንዴ ንገረኝ ኮዷን።
እሺ አስራ ሁለት ሰማንያ ሶስት አስራ ሁለት ሰማንያ ሶስት
ዘጠና ስድስት ዘጠና ስድስት
ሀያ ስምንት አንዱ ማለት ነው።
ሀያ ስምንት ሌላኛውን ልንገርሽ።
ቆይ አንዴ እሺ
ይሄኛው ምን መሰለ አንድ void አለው እና አንድ lost አለው እ፣ yeah።
ስለዚህ ቦነስ የለውም። total odd ኡ lost ላደረገ odd ሲካፈል ከሀያ በታች ነው። total odd ኡ ራሱ አስራ አንድ ነጥብ ስድስት ሁለት ነው። ስለዚህ refund bonus አይኖረውም።
total odd ነው እንደዛ የሆነ። እሺ አዎ እሺ ሌላ ልንገርሽ።
እሺ
አስራ ሁለት እሺ ሰማንያ ሶስት እሺ
ዘጠና እሺ አርባ ዘጠኝ አርባ ዘጠኝ ይሄኛውም እንደዛው ነው። አንድ lost አለው፣ አንድ void አለው። total odd ኡ lost ላደረገ odd ሲካፈል ከሀያ በታች ነው የሚመጣ። ስለዚህ refund bonus አይኖረውም።
እንደዛ ነው።
አዎ እሺ እንደዛ። እሺ thank you አመሰግናለሁ።
አመሰግናለሁ። እሺ መልካም ቀን።
okay